የበጋ ነጋዴ ሄሎ
ሄሎ አቤት ጤና ይስጥልኝ።
አብሮ ይስጥልን።
ሰላም ነው?
እግዚአብሔር ይመስገን። በጊዜው ነው ምን ልርዳዎት?
አ፣ የኮሜዲያን እሸቱን ስልክ ማግኘት እችላለሁ?
እሱን ቀጥታ ማግኘት አይቻልም። ምን ምን ያመጣዎት? ምን ነበር ጉዳዮት?
አ፣ አይ፣ እኔ ከአዳማ ነበር የምደውለው። በይ እሺ
ትንሽ በጣም ችግረኛ ነችኝና ለብዙ ሰዎች ሲረዳ ስለና የሆነ ነገር እርዳታ እንዳደረግልኝ ነበር።
እህም፣ እ፣ አሁን ላይ ለእርዳታ መመዝገብ አቁመናል። ከአንድ ሺህ በላይ የተመዘገቡ ሰዎች አሉና እነሱን እስከምናስተናግድ በጊዜው መመዝገብ አቁመናል። ሌላ ጊዜ ማስታወቂያ ሲወጣ ይደውሉልን።
ምን ያህል ጊዜ ይቆያል? ማስታወቂያው በቴሌቪዥን በሚዲያ ይተላለፋል?
አዎ በዶንኪቲዩም በፌስቡክም ይተላለፋል። ያው አሁን አንድ ሺህ ምናምን ሰው እስከሚስተናገድ እ፣ ያው ብዙ ጊዜ ሊወስድ ይችላል። ግን ማስታወቂያ ሲወጣ አዲስ ነገር ሲኖር እናሳውቃለን።
እሺ፣ በቃ እሺ እሺ እመቤት መልካም ቀን እንሎት። እሺ